ይቺኛዋ ዘግታ ብላለች። እሺ ጤና ይስጥልኝ። ቴሌ ጥሪ ማዕከል እባክዎ ምን ልርዳዎት?
ስልኝ እመቤት አንድ ትኬት ቆርጠን ነበር እባክሽን አዎ።
ከኳታር አዲስ አበባ አዎ አዎ፣ አሁን ልንልክሎት ነው። አዎ፣ ሶስት ምን ደቂቃ እንደ- ሰዓት ስለደረሰ አዎ፣ አሁን እልክልዎታለሁ። ሶስት ደቂቃ። በጣም ይቅርታ።
እሺ ሌላ ደግሞ እሺ እንትን service charge ሶስት መቶ ብር ተብዬ ነበር አዎ፣ አንድ ላይ ነው transfer ያደረጉት።
አይ አይደለም እሺ እ፣ አ- የ- የ- እንትኑ የተላከልኝ አማውንትን ብቻ ነው እንትን ያልኩት አስራ ችግር ስምንት የለውም፣ መቶ ምናምን ሌላ- ቀሪ አለ ሶስት መቶ ብር ይቀራል ችግር የለውም፣ ችግር የለውም። ምንም አያሳስቡትም፣ ይልኩልናል። አንዴ ይችን ልጨርስልዎት።
እሺ፣ እሷን ጨርሽ thank you። እሺ እሺ፣ እሺ